Hello.
Hello? Hello? ሰላም ጤና ይስጥልኝ።
አብሮታ ማሊባ
ማሊ ባባ አ እ፣ ባንክ ያለበት ኮምፓክት ፈልጌ ነበር። ይኖራቸዋል?
እዳ ያለበትም ባንክ ይመችላል።
ባንክ እ፣ ነው የምታመቻችሁ እናንተ? ኦኬ።
ሄሎ ወይ ምን አልሽኝ? እናንተ የምታመቻችሁ
ምልከኛ በስልክ ይቆጣል።
እናንተ እኛ ናችሁ?
ነን የምናመቻችልህ። አዎ ምን ያህል ጊዜ ይፈጅብናል process ኡ?
እ፣ ከሚያስፈልጉ ነገሮችን ካመጣ ከአስራ አምስት እስከ ሀያ ቀን ነው በእኛ በኩል ያለው ጊዜ የሚወስድብህ።
እ፣ ምን ምን ነገር ማሟላት ያለብኝ? ያው መራት ስለምችል እ?
ምን ማሟላት ምን ከአንተ የሚያስፈልጉ ነው ቼክ ከስልክ የተቆራረጠ ስለሆነ አንተ ንግድ ፍቃድ ያስፈልጋል። እ፣ ማሟላት?
TIN number ያስፈልጋል። እ፣ TIN number፣ ንግድ ፍቃድ፣ እሺ።
የአባ ያለገባ ሰርቲፊኬት፣ የምን የታደሰ ኦኬ።
ይሄ ያገባ ያለገባ ካሳይን ኩነት ይሰጠው የለም እሱ ያስፈልጋል።
አ፣ አ፣ አ።
እ፣ ከዛ ያፈልጋል ንግድ ፍቃዱ በወጣበት ያለው ማለት ነው።
ምን አልሽኝ?
የአከራይ ተከራይ ውል የሚባል አለ አይደለ? ንግድ ፍቃድህ አዎ።
በወጣ እሱ የቤት ያስፈልጋል።
ይላል?
ከዛ እ፣ አዲስ አመት ቀን የድርጅቱ አ፣ ከዛ የአዲስ አበባ ነዋሪ